እንግሊዝ ነች ዮርዳኖስ ነች።
አብሮ ስትም ሰላም ብለናል።
ሰላም ነው።
ሰላም ይኸውልሽ፣ ቤቲንግ ቆርጬ ነበረ እሺ
እና የማሞስ ዋንዳውስ እና የሬንጀርስ ጨዋታ ተላለፈ ተጨምርኳቸው ሁሉ እሺ ሌሎችን ደግሞ አሸንፍ ያለው ግን ሴልቲክ ደግሞ ጨዋታ ቅዳሜ የሚጫወታ አንድ ጨዋታ አይቀረኝም እሺ
እና መደራደር አይቻልም።
እሺ። አሁን መጀመሪያ ትኬት ነምበሩን ወይም የካሽ ራይዲውን እንጋሉ
ticket number ኡ ነው የሚልሽ?
ወይ cash ID ከሁለት አንዱ እንጋሉ።
እሺ እ cash ቁጥር አስራ ሶስት አስራ ሶስት ሀምሳ አንድ
አስራ ሶስት ሀምሳ አንድ ሰላሳ ዘጠኝ
ሰላሳ ዘጠኝ አርባ ስምንት አርባ ስምንት ticket ኡን check ላድርግሎት እና ትንሽ ጠብቁ።
Yeah, like a